የሀሳብ ጓደኛህ የዘወትር ጓዴ የኛ ሀሳብ ጓደኛህ የዘወትር ጓዴ አትለይም ከኔህ ወዳጄ ዘመዴ ሀሳብ ጓደኛዬ የኔ ሀሳብ ጓደኛ የኔ ሀሳብ ጓደኛ የዘወትር ጓዴ አትለይም ከኔ ወዳጄ ዘመዴ ወዳጄ ዘመዴ ስቆምም ስተኛ ስቀመጥ ስነሳ ስቀመጥ ስነሳ አትለይም ከኔ ስሄድም ስቀምህ ስቆምም ስተኛ አትለይም ከኔ የኔ ሀሳብ ጓደኛ የኔ ሀሳብ ጓደኛ የኔ ሀሳብ ጓደኛ ስቀድም ስቅመም ስቅመም ስተኛ ናትለይም ከኔ የኔ ሀሳብ ጓደኛ የኔ ሀሳብ ጓደኛ ወዳጁ እንደው ናና የኔነ ገዳዩ ናና ናና የኔነ ናባስል ማርጎራይ አስል ማርጎራይ ወርዳል በገመድ ድዳቢ ሰጡት ይብላል ወይ ዘመድ ናና የነይነይ ርግን ደምነይ ናና ለውመነ መረግ እንደምነሽ መረግ እንደምነሽ ናና የነይነይ ገዳይ እንደምነሽ ረግ እንደምነሽ ገዳይ እንደምነሽ መረግ እንደምነሽ ረግ እንደምነሽ ናና ደምነ መረግ እንደምነሽ